ሄሎ ሄሎ ሰላም ጤና ይስጥልን። አብሮ ይስጥልን። አይሬ ዲኮሬድ ናቹራል ፍላወር።
አዎ እሺ ከዊፕላስ ሶሉሽን ነበረም ደውለው። ሄሎ ወይ ከዊፕላስ ሶሉሽን ነበርም ደውልልሽ። ይሰማሻል?
አዎ ይሰማል።
እሺ ድርጅታችን ዊፕላስ ሶሉሽን በአንድ application አርባ አይነት አገልግሎቶችን እንዲያገኙ ለሰዎች ይዞ መጥቶ ነበርና እናንተም ከዛ ውስጥ የምትሰጡት አገልግሎት አለ አይደለ? እ ሄሎ አዎ አዎ ወይ ድምፅሽ ድምፅሽ አልሰማ አለኝ ለዛ ነው።
እሺ ወይ ያለው እሺ አሁን መቀጠል እችላለሁ?
አዎ አዎ ቀጥ እሺ እና ፈቃደኛ ከሆናችሁና ለእናንተም የሚጠቅም application ስለሆነ register እንድታደርጉ ልጋብዛችሁ ነው።
እሺ ደስ ይለናል።
ደስ ይልሻል? እሺ በዚህ አዎ።
ስልክ ቴሌግራም ትጠቀሚያለሽ? link ኡን ልላክልሽ።
አዎ አዎ እሺ።
ላሽ መልካም የስራ ቀን ይሁንልሽ። አመሰግናለሁ።
እሺ እሺ እሺ